ይስጥልን ቤቲ ነኝ። ይስጥልን
ዲፖ ላደርግ ነበር እና ዲፖዚት እከሌ ብር ስለው የሌላ ስልክ ቁጥር አስገብቼ ነበር ዲፖዚት ልጠይቅ ነበር። እኔ የራሴ- አንድ የጠብቀኝ ባስል
ሄሎ ሄሎ
በር ምን አልሽ? በቴሌ ዲፖዚት አድርግ እና የስልክ ቁጥር ያልፈልግ ስልክ ጌጥ ነበር እና ለማለት በስልክ ቦርሳዬ ዲፖዚት ላደርግ ነበር እና ጻፍ- ጻፍ- መልስ ደውል ብቻ